ሌላው ሄሎ ጤና ይስጥልኝ። አማዲባባ አብሮ አማሊባባ እንትን ቪት ይኖራል በባንክ
ቤት ያለን አሁን እኮ የሚቀንስ መኪና ምን አለ ባንክ
ምንም የለም። ከቤት ምን ዳማስ ምናምን ተመቻለ ምን ምን ኮሮላ ዳማስ ዳማስ ዳማ- ኮሮና ከቤት ላይ ነው። አዎ አ፣ ዳማስ ማስክሽ ነው ዳማሱ
አዎ ካሽ አሽ አዎ ዳማሱ
ዳማሱ አዎ ሁለት ሺህ አምስት ሞዴል ሁለት ሁለት ሺህ አምስት በጣም ስንት ነበር ሰው አካፋ ሰባት ቀን አዎ እሺ፣ እደውላለሁ።
እሺ፣